ሰላም ጤና ይስጥልን።
ሰላም ጤና ይስጥልኝ።
FJ law office ነው?
አዎ ነው።
እሺ ሀሩን እባላለሁ። የምደውለው ከ WePlus technology solution ነበረ እሺ እና እኛ መተግበሪያ ወይም application ነበር develop ያደረግነው።
እሺ እሱ ላይ ድርጅቶውን በማስመዝገብ በነፃ ማስታወቅ ትችላላችሁ።
እሺ ከ- ከእናንተ ምንም አይነት ክፍያ አንቀበልም። ከእናንተ እሺ የሚጠበቀው ከ Play Store ወይም ከ App Store ላይ application ኑን download በማድረግ register ማድረግ ብቻ ነው።
ምንድን ነው ስልካችሁን፣ application ኑ?
አድራሻችሁን እና We Plus
We We Plus solution We Plus yeah W A P L U S W E ከዛ spell P ማድረግ L U S ትችላለን። yeah እሺ እና ያለ እስኪ ያለ እሺ link ኡንም መላክ እችላለሁ በዚህ ስልክ።
እሺ እሺ እሺ thank you።
okay